አለሁ ጤና ይስጥልኝ።
አለን ሰላም ነው።
እግዚአብሔር ይመስገን። ምን ልርዳው?
እ፣ እንትን ነበር እናቴ እ፣ ኢሚግሬሽን እ፣ አሻራ ምናምን ሰጥተን ነበር እና ቀጠሮ text ይደረግላቸዋል ተብለን አጣን እ፣ አላደረጉልንም እና ምንድን ነው ማድረግ ይቻላል? ምናልባት ማጣራት ይቻላል በእናንተ እንትን እኛ የምንሰጠው የበረራ information ነው።
okay፣ የበረራ ብቻ ነው።
አዎ እሺ እናትዬ፣ እንግዲህ ያው flight ሲኖረኝ እደውላለሁ።
ያ ይችላል። በማንኛውም ሰዓት መደወል ይችላል።
እ፣ በማንኛውም ቀን ሰዓት መደወል ይችላል።
እሺ፣ እሺ እናት thank you።
እሺ መልካም ይኸውላችሁ